ሄሎ
ሄሎ አቤት፣ ሰላም ቤት ነህ?
ይገርማል።
እሺ በ order number ዜሮ ስድስት ሀምሳ አራት order ታዛችሁ ነበር አይደለ? ከ BeU ነው የምደውልልህ።
እ?
ከ BeU ነበር የምደውልልህ።
እ?
በ order number ዜሮ ስድስት ሀምሳ አራት transactional order
አንድ ስድስት ስምንት ነው።
ዞሲ special ፒዛ ዜሮ አንድ እና ስድስት- ዜሮ jumbo ስድስት- በርገር።
አይ አልታዘዘም።
አይ የተሰራ እኮ ነው አይደል? ዜሮ ስድስት ሀምሳ አራት order አልታዘዛችሁንም?
okay እሱ jumbo በርገር ነው። አንድ jumbo አይ አይደለም። ዞሲ special ፒዛ አንድ እና jumbo በርገር አንድ
አረ jumbo በርገር ነው የሚል ቆይ እያወራን ነው።
እ እ jumbo በርገር ብሎ ነው ታዘዘ እኮ አንድ jumbo ብቻ ብሎ ነው ታዘዘ።
አንድ jumbo ብቻ ነው የታዘዘው?
አዎ
አይ አይደለም። እዚህ ጋር ግን ሁለት order ነው የታዘዘው።
ግን order ኡ ያው ነው፣ ግን አንድ jumbo ብሎ ነው ታዘዘ። አንድ jumbo ብቻ ነው ታዘዘ።
እሺ ለማንኛውም መልሼ እደውላለሁ።